ሄሎ
ሄሎ ሰላም ጤና ይስጥልን። Classic Advertising አ ከ WePlus Solution ድርጅት ነው የምደውልላችሁ።
እሺ
WePlus Solution provider ላይ ከዚህ በፊት አገልግሎት ለመስጠት ተመዝግባችሁ ነበር።
እ፣ መቼ ይሆን? እኔ እንጃ።
ትንሽ ቆየት ቢልም application ነው፣ እዛ ላይ ተመዝግባችሁ ነበር።
ኦ ኦ ኦ፣ አዎ አዎ።
አዎ አሁን ላይ application ኑ እ፣ ስራ አገልግሎት መስጠት ስለጀመረ እናንተም ኦንላይን ሆናችሁ አገልግሎታችሁን ማስታወቅ ትችላላችሁ ማለት ነው።
እሺ እ፣ በኋላ ልደውልልሽ እና ሰፋ ያለ መረጃ ትሰጭኛለሽ?
እሺ በኋላ ደውይልኝ። ለበለጠ መረጃ ከፈለግሽ ስልክ ልስጥሽና ድንገት ስልካችን busy እንዳይሆንብሽ ስልክ ልስጥሽና በተመቸሽ ሰዓት በማንኛውም ሰዓት ብትደውይ እ፣ ማግኘት ትችያለሽ። ዜሮ ዘጠኝ ሰባ ስምንት እሺ ሰማንያ ሶስት እሺ ሰማንያ ሶስት ሰባ ስምንት
እሺ እሺ።
ደውለሽ አውሪያትኝ እንደዚህ ነበረ ስትይ ሰፋ ያለ መረጃ ትሰጥሻለች።
እሺ እሺ አመሰግናለሁ።